ሄሎ
አሉ ሰላም ነው።
ሁሉ ስፖርት ባኮ ምን ልርዳው?
እንትን ብር ወደ ቴሌብር አስተላልፌ ነበርና እስካሁን አልገባልኝ።
ቴሌግራም ላይ ልከዋል።
እ? እ?
ቴሌግራም ላይ ልከውልናል።
አለ እኮ
እሺ፣ ከዝውውር ታሪክ ላይ ያልገባለትን ፎቶ አንስተው በቴሌግራም ይላኩልን።
ምን
ከዝውውር ታሪክ ላይ ያልገባለትን ፎቶ ያነሱና በቴሌግራም ይልኩልናል።
በቴሌግራም በምንድን ነው ቴሌግራም ልከው ቴሌግራም account አችን ቁጥር ያዙ 0978 አንዴ ሰባ ስምንት ዜሮ ዘጠኝ ሰባ ስምንት 16
አስራ ስድስት
30 06
ሰላሳ ዜሮ ስድስት አዎ
እሺ